ስትልኝ አየር መንገድ ለኮምቦልቻ በስንት ሰዓት አገኛለሁ?
ለኮምቦልቻ እ እሺ አይሎት አለው። ለዛሬ ነው የፈለጉት?
በዛሬ አዎ።
እሺ አንድ ደቂቃ ጠብቁ። ይሎት ከአዲስ አበባ ኮምቦልቻ አይደል?
አዲስ አበባ ኮምቦልቻ።
እሺ ለመሄጃ ብቻ ነው ወይስ ደርሶ መልስ ነው የፈለጉት?
መሄጃ ብቻ ነው ለዛሬ emergency።
አንድ ሰው ነው በራሪ ወይስ ሌላ? በ- አንድ አንድ ሰው አንድ ሰው እሺ እያየሁት ነው። አንድ ደቂቃ ይጠብቁኝ።
እሺ። ደውል ለጌታቸው፣ አሁን እየደውልኩ ነው።
እሺ እ፣ ለዛሬ አንድ በረራ አለ። አስር ሰዓት ከሀያ ተነስቶ አስ- እ።
አስራ አንድ ሰዓት ላይ የሚደርስ አንድ በረራ አለ።
አስር ሰዓት ከሌላ ከአስር ሰዓት ወዲህ የለም አይደል?
ከአስር ሰዓት ወዲህ የለም። አንድ በረራ ብቻ ነው ያለው ዛሬ።
ያዝልኝና ለስንት ደቂቃ ብ- ብሩን እስከ ብሩ ስንት ነው?
ብሩ ስድስት ሺ ሶስት መቶ አርባ ብር።
ስድስት ሺህ ሶስት መቶ አርባ ብር አዎ እ? ሰምተሃል ወይ? እንዴት ነው ላይ ምስ- ፕሌን እየደወልን ነው። ወይ ያዝልኝ አለ ለሰላሳ ደቂቃ ነው ተይዟል ብለህ ያዝልኝ።
እሺ ስሞትን ይንገሩኝ።
ጌታቸው አያሌው እሺ
ለነገ ነው ለምታደርጊና ለነገ ነው ወይ?
ጌታቸው ጌታቸው አያሌው
አያሌው እሺ ያ አያት ስምሰድ
ያስ ጌታቸው አያሌው ማለት ነው። ያ ቆይ እስኪ ለቅሶ ስለሆነ አንዴ አባቱን ስም አልጠየቅነውም። ልጁን አንዴ ወድን አስር ሰዓት አሁን አጉንፋሽ ተብሎ ይምጣና እንትን ነው። እ? ግን ወደ ስድስት ሳይሆን አይደለም መድኃኒዓለምን ይሁን እኔ ዜሮ ዜሮ ያሳየኝ ነበር። ማታ ነግሮኛል።
እንቅልፍ ልጋደለ ነግሮኛል። ዜር ይስጥልኝ ስድስት ስንት ነው ያለ